ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ኤርሚያስ ተስፋዬ አዎ፣ ከ We Plus Solution ድርጅት ነው የምደውለው።
በምን አልከኝ?
ዊ ፕላስ ሶሉሽን ፕላስ ሶሉሽን እ፣ አዎ።
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው።
እሺ፣ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ፣ እ፣ ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን እ፣ ከምንቆርጠው አስር percent ላይ አራት percent ኡን መልሰን ለአሽከርካሪዎች የምንቆጥብ ይሆናል። እ፣ አዎ።
ይህንን የሚያደረግንበት ዋነኛ ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። እ፣ ለምሳሌ ያክል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌሏቸው እኛ ደግሞ እንደ አዎ።
ድርጅት እነዚህን ክፍሎች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጥተናል።
አዎ።
እ፣ ሀሳቡ እንዴት ያዩታል?
አይ ነው፣ በጣም ጥሩ ነው።
እሺ መልካም እንግዲህ እርስዎም ከኛ ጋር አሽከርካሪ ሆኖ ለመስራት ከፈለጉ አዎ።
We Plus Solution Provider የሚል application አለን። እ፣ እሱን አዎ።
ከ Play Store ወይም ከ App Store በማውረድ መመዝገብ ይችላሉ። እ፣ እሺ፣ በት- በተጨማሪም በቴሌግራም እ፣ ስልክ ቁጥር ልከንሎት እ፣ እዛ ጋር መመዝገብ ይችላሉ።
እሺ፣ እንዲያውም በምልክልዎ ስልክ ቁጥር ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካሉት በማንኛውም ሰዓት ደውለው ማናገር ይችላሉ።
እሺ። እንትን ምንድን ነው የሚያስፈልገው ለመመዝገብ?
እ፣ የሚያስፈልጉ document ኦች አሉን። እ፣ እነሱን document ኦች application ኡን ስታወርድ ታስገባቸዋለህ ወይም ደግሞ ቴሌግራም ላይ ቴሌግራም ላይ ልከህ እኛ active ማድረግ እንችላለን።
አዎ፣
እ፣ ስልክ text እናደርጋለን።
እሺ፣ ያው እንግዲህ ከእኛ ጋር እንድማሄድ saving ም investment ም ሲሆን አብረውን ይስሩ። እናመሰግናለን። መልካም ጊዜ ይሆንልን።
app- app- app ኧን ትደግምልኝ? ምን app ኧ አልከኝ?
እ፣ text እናደርጋለን ከ app ኧን።
አዎ፣ እሺ፣ እሺ
ሰላም ነው።